Hello, can I start now? Hello. Hello, ఎలా can I start now?
ఆవిడిస్తుంది Thank you, now we'll talk. ምን አሉኝ? ምን አሉኝ?
መዝገብ ነበረ ኮሜዲው ላይ ለመሳተፍ ኦኬ እሺ፣ ቦታ መዘሎች ስሙትን ማን ልበል?
ዳዊት ይቅርታ። ዳዊት ሆናል
እኔ ለሌላ ሰው ለመጋበዝ ነበር
ይችላሉ። link ልክሎታለሁ የኔ ስልኮትን እና ስሞትን ልውሰድ እና link ልክሎት በ link ኡ ነው የሚመዘገቡ። ዳዊት ማን አሉኝ?
ሳለ
ስልክ ቁጥሮትን
ዜሮ ዘጠኝ ዜሮ አንድ ዘጠኝ ዜሮ አንድ ሀያ አንድ ሀምሳ ስምንት ሀምሳ ሶስት አስራ ስምንት አምሳ ሶስት በዚህ ቁጥር link ልክሎታለሁ። ሰው መጋበዝም ከፈለጉ አንድ ላይ የከፈሉበትን ደረሰኝ አድርገው ይልኩልን።
እሺ።
እሺ፣ እናመሰግናለን።
ምን ላይ ነው መክፈል የሚቻለው
እ፣ ምንም በቴሌ ብር በፈለግከው transfer form ኡን እንድትሞላው ነው ስምህን፣ ስልክህን እና ከዛ ያው ያጋበዝከውን ሰው ስም ከዛ ደረሰኙን እዛው ላይ attach አርገህ ትልክልናለህ።
እስኪ መሰለኝ።